ጤና ይስጥልኝ ሁሉ ስፖርት በምን ልርዳዎት አብሮ ይስጥልኝ ሁሉ አንተን ሁሉ ስፖርት ላይ እዚህ account ላይ ብር ነበርና አየር ሰዓት መሙላት አይቻልም?
አየር ሰዓት አ
መጫወት ነው የሚችሉት ደንበኛችን ነው አይደለ?
አዎ እሺ እንትንሳ ማለት ቴሌብር ላይ ማስተላለፍ ፈልጌ ነበር። አሁን በፊት ላይ ስፈልግ ወደዛ መልስ ነበር። አሁን እንትን አለኝ option አላመጣለኝ ቴሌብር አ system update የተደረገ ስለሆነ ነው እ?
ነገ ወይ ከሰዓት በኋላ ይሞክሩ ወደ በኋላ ምን አሉኝ?
system update የተደረገ ስለሆነ ነው
okay ስለዚህ በዛም መጠቀም አለች ወደዛም transaction አይሰራም ማለት ነው።
ለጊዜው ምንም እየሰራ ስላልሆነ ወደ በኋላ ወይም ደግሞ ነገ ይሞክሩ
እሺ እሺ
እሺ መልካም ቀን እሺ